ሄሎ
ሄሎ
አዲስ አበባ ከሆነ ደወለ። ሄሎ ሄሎ ሄሎ ፍቃዱ ትሰራለህ?
አብሮ ስጥልን።
ከቤት ቤት ነው የምደውል ልሰራ
እንትኑ አልሰራም። ይሄ ዲሽ ላይ ሪስታርት አድርጌ ያለው እንትን ብዬ ልክ
ዲኮደሩ ይሄ ማለት ያበራህ አይደል?
አትሴ አብቻ አብርቼዋለሁ ዲኮደሩ።
እሺ ከዛ ይሄ ሶስት ሁለት አንድ ብሎ ይሄ ውሻዎች መሮጥ እስኪጀምሩ እንትንና ከዛ ይጠቁራል። በኋላ ላይ ታሳይም አሁንም የቤቱን እያሳያል አልታ- አልታየም። አዎ ወይም እንትን አድርጉና እንትን አድርገን የምትለው ምናልባት ይሄ ባለ ሶ- ባለ አራት ደቂቃውን ያለውና እስኪ ባለ ቆይ፣ ሌሎች አም- shop ኦች ላይም ስለሆነ
እ፣ ቆይ አንዴ እሺ check ላድርገውና እንትን እንላቸዋለን። አንተ ጋር ብቻ አይደለም እሺ።
ሁሉም ጋር ነው እንትን እየጠቆረ ያለው።
አ- አ- ሁሉም ጋር እንደሆነ አዎ።
shop shop ላይ ዝም ብዬ check አድርገው እሺ አልሰራም አልሰራም የሚሆን እሺ ፍቃዱ